ከሟተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደር አንቺን ማየት ተቀረ ሕይወት ኖ ሰመረ። ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደር አንቺን ማየት ተቀረ ሕይወት ኖ ሰመረ። የኔ ሆት ያላንቺ ላይ ደምቅም ባዶ ነው። ምንም የለኝም እኔ ከሰሮኝ ባንቺው ነው። አብሬሽ እያለሁ ለበደልኩሽ በደል በእንባ በመመለስሽ የሚያንሰኝም አይደል ማልባት የሚያንሰኝም አይደል። የኔ ሆት ያላንቺ ላይ ደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው አብሬሽ እያለሁ ለበሰልኩሽ በእንባ በመለስሽ የሚያንሰኝም አይደል ማንባት የሚያንሰኝም አይደል እቴ ሞት እቴ ሞት በቃኛ ለነሽ ልኬና ወቅ ያለው እራሴን አልዋሽ እቴ ሞት እቴ ሞት በቃኛ ለነሽ ልኬና ወቅ ያለው እራሴን አልዋሽ ግድ የለኝም ያለሽ ዋሽቷል አንደበቴ እጦትሽ አጠቃው ይታይ ሰውነቴ ምግብ ያኖረኛል ወይ ሆዴስ ያንቺ አይደለም ወይ ግድ የለኝም ያለሽ ዋሽቷል አንደበቴ እጦትሽ አጠቃው ይታይ ሰውነቴ ምግብ ያኖረኛል ወይ ኦዲስ ያንቺ አይደለም ወይ? አልወድሽም ያልኩት ውሸቴ ውሸቴ እምቢ ያለኛል አንቺ አፋውሳ ቤቴ ያልሆንኩትም ብሏል ይቀጣ ምላሴ ግን እወድሻለሁ ይጠየቅ ራሴ መውደዴን ጠየቅ ራሴ አልወድሽም ያልኩት ውሸቴ ውሸት እምቢ ያለኝ ያላንቺ ያፋወጣ ቤቴ ያልሆንኩትም ብሏል ይስታ ምላስ ግን እወድሻለሁ ይጠየቅ ራሴ መውደዴን ጠየቅ ራሴ በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና ምናኔም እንዳልገባ ለገዳም አልበቃ ከጣፊ ምላሴ ከልቤ ላይ ርቃ በምድር ያለኝ ሀብቴ ነሽ በውስጤ ኖሬ ገነሽ ምናኔ እንዳልገባ ለገዳም አልበቃ ከጣፊ ምላሴ ከልቤ ላይ ርቃ በምድር ያለኝ ሀብቴ ነሽ በውስጤ ኖሬ ቀናሽ ለካህነ አሰሚን አንደበቴን አምነሽ አትክሪ አትራቂ ምኞት ብቻ ሆነሽ አትክሪ ምኞት ብቻ ሆነሽ ለካህን ነግሬ ይሰለይ በስምሽ ልውጣ ኢየሩሳሌም ሆዴ ልማጽንሽ የሆዴን ሳትሰሚን አንደበቴን አምነሽ አትክሪ አትናቂ ምኞት ብቻ ሆነሽ አትክሪ ምኞት ብቻ ሆነሽ ካጎዴት ይገኛል ደስታስ ምንድን ነው? ሌቷ የለምድነት ያላንቺው ዘበት ነው። ካጎዴት ይገኛል ደስታስ ምንድን ነው? ሌቷ የለምድነት ያላንቺ ዘበት ነው። በሞቴ በሞቴ የኔ ሁለንተና በቃ በይኝና አውጪኝ ከፈተና